አውቆኛል። ለእኔ ነው ያሳወቀኝ የመጨረሻ ደቂቃ።
What has Marie?
Ela, Ela, a ver.
Wait, I just like a stammer.
¿Eh?
Hello? Ela, Ela, ባይ- ባይ- የሰማሁ። አቤት አቤት፣ የሰማሁ ነው።
ተገናኛችሁ?
አዎ አዎ፣ ግን እኮ ሰዓቱ አለቀ በእውነት እ ፍቅር ሌላ ወይ ሰዓቱ አለቀ በእውነት ሰዓቱ አለቀ።
እሺ፣ ጨረስክ? ጨረስክ?
አይ አልጨረስኩም፣ ገና ልሄድ ነው እንጂ።
በቃ ጨርስ፣ ይደውል። እሺ፣
እሺ ልደውልልሽ። እሺ ፍቅር እሺ